તેના સિવાયનું આપણું આવે આવે
አቤት ምን ነበር ምን ነበር አሁን ቅርብ ሰዓት ደውዬ ነበረ ከኦንላይን ቤት ቤስት ቤት ላይ ብር ትራንስፈር አድርጌ ሊገባልኝ አልቻለም። ቴሌብር ላይም ደውዬ እዛው አረጋግጠኛ ተደራሽ አልሆነልንም እኛ ጋር
ሁለት ሺህ ብሩ ከሆነ ተደራሽ ተደርጓል ነው። አሁንም እያልኩት ያለው ዘጠኝ ሰዓት ከሰላሳ ሰባት ላይ ሁለት ሺህ ብር ወጪ አድርገዋል። ማን ያዘዋል ነው አይደለም?
አዎ አዎ ማን ያዘዋል?
እሱ ወጪ ተደርጓል። አሁን ይሄ ሁለት ሺህ ብር ነው ያደረሰው ወይስ ከሁለት ሺህ ብሩ ውጪ?
ሁለት ሺ አምስት መቶ ብር ነበር transfer ያደረገው።
ስለዚህ ሁለት ሺህ አምስት መቶ ብር Best Bet ን ያነቃቁ እኛ ጋር አልመጣም።
የ Best Bet ቁጥሩን እስቲ አ- መዳረሻውን እኮ ላገኝ አልቻልኩም። እስቲ
ዜሮ አንድ አንድ አምስት ዜሮ አንድ አንድ
አምስት ሀምሳ ሰባት ሀምሳ ሰባት ዜሮ ስምንት ዜሮ ስምንት ሀምሳ ሰባት ሀምሳ ሰባት እሺ፣ አመሰግናለሁ። እሺ።